Refund እኮ በጣም ብዙ ነው ያለኝ። እንዴ fail ያደረገ በጣም ብዙ ነው። ቢያንስ ቶሎ እንትን ልል ነበር።
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮች ነው ከችፕችፕ ነበር የምንደውሎት።
ወይ? እሺ ሩዝ order አድርገው አልመጣሉትም ነበር።
አ ነገ የት እንላክሎት location?
ስንት ሰዓት ሲሆን
Exact ሰዓቱን እንኳን ማወቅ አይቻልም፣ መንገድም ሊዘጋጋባቸው ስለሚችል። ግን ያው driver ሲደርስ ግን ይደውል።
ያው እስኪ በቢሮ ሰዓት ከሆነ ያው እንዳንዳይ ብዬ ነው።
Okay፣ የት ነው location? መስቀል ፍላወር ነው።
መስቀል ፍላወራ።
በቃ ነገ መስቀል አካባቢ።
ፍላወር እንልክሎታለን።
እሺ thank እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
እሺ እሺ